hello ጤና ይስጥልን ቤተሰቦች
እሺ ትናንትና ይህን ቁጥር አራት መቶ ወደ ቴሌብር እልካለሁ ብዬ ቴሌብርም አልገባም። BestBet የለበትም። BestBet ውስጥ መልስልኝ።
ከዚህ ቁጥር ነበር አራት መቶ ብር ወጪ ያደረጉት አዎ ዜሮ ዘጠኝ አስራ አምስት ዜሮ ሶስት ሰባ ሰባት ሰባ ሁለት
እሺ አሁን በደወሉበት ማለት ነው አይደለ?
አዎ
እሺ ቼክ እያደረኩለት ነው መስመር ላይ ገባ። እሺ hello አዎ በ voucher ነው ያወጡት ይህንን ገንዘብ አራት መቶ ብሩ አዎ አዎ በ voucher voucher ውስጥ እንግባ።
አ- step ኡን ልላክሎት
አዎ ላክሉና አዎ ላክሉና ወደ BestBet account መመለስ ነው የሚፈልጉት ወይስ ሱቅ አዎ ሄደው መውጣት አዎ አዎ ይችላል?
አዎ account BestBet account ወደ BestBet account እሺ። እ፣ በዚህ ስልክ ቴሌግራም ይጠቀማሉ?
አዎ
እሺ መስመር ላይ ጠብቁኝ። hello አዎ ይሰማል።
ቴሌግራም ላይ ልኬሎታለሁ። እሺ step ኦች አየህ ቴሌብር
ቴሌግራም ላይ ቴሌብር በ voucher አዎ፣ በ- voucher ኮድን አስገብቶ ወደ BestBet account እንዴት እንደሚመልሱ step ኦች አሉ። እነሱ ልኬሎታል።
BestBet ውስጥ ነው የምንገባው።
አይደለም ቴሌግራም ቴሌግራም
ቴሌግራም
ቴሌግራም social media ው ማለት ነው።
ቴሌግራም ቴሌግራም የት ጋር ነው?
ቴሌግራም ያው አያውቁትም app ኡ ቴሌግራም አዎ እናውቅም። ቴሌብር ነው የምናውቀው ቴሌብር አይደለም እ ቴሌግራም ቴሌግራም ቴሌግራም ላይ አናውቅም።
step ኡን ልኬሎታለሁ።
የቴሌግራም ነው የላከው አዎ ቴሌግራም ላይ ገብተው check ያደርጉ። ቴሌግራም application ኡ አሉት አ ስልኮ ላይ
ቴሌግራም ፈልጋለሁ።
አ check ያደርጉትና ይመልሱ። እሺ ስለደውል ላምስት ነው። መልካም እሺ